Hello? Hello? Hello
ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ዩኒቨርሲቲ ቤት ኮድ ሶስትን አላነሳ ስላ- ስላላችሁኝ ነው በዚህ የደወልኩት።
ትናንት ከ- ከትናንት ወዲያ transfer አግቼ ነበር እና እሺ
ከትናንት ወዲያ እሺ እሺ፣ withdraw አግቼ ነበር እሺ
ከ account ቀንሶታል። ገቢ አላረገውም። ቴሌ ብር ላይ ስንት ብር ነው?
እህ፣ ስንት ብር ነው?
አራት ሺህ በዚህ በደወልክበት ቁጥር ነው አዎ፣ በዚሁ ምን አልከኝ?
አዎ፣ በዚሁ ያው
አዎ፣ በዚሁ Hello Hello Hello Hello ይሰማኛል። አይሱ አይሰማም። አባ ንፋስ ነው የሚሰማኝ እኔ።
እሺ፣ አዎ፣ በዚሁ ቁጥር ነው
ከትናንት ወዲያ ነው።
ከትናንት ወዲያ
ስንት ብር ነው ነው ያልከኝ?
አራት ሺህ
እሺ ገብቶላል። check አድርገው። እሺ እሺ። አባ ስለደወልክ እናመሰግናለን። መልካም ቀን